ሄሎ ሄሎ ኤስቢ ኤስቢ
እንትን ነበረ በአንድ የወደኳቸው ትኬቶች ነበሩ ቤስት ላይ እሺ ንገረኝ። cashier code ኡን check ላድርግልህ።
አስራ ሶስት ሰማንያ አራት አስራ ሶስት ሰማንያ አራት ሰማንያ ስምንት አስራ ሰባት ብዙ ናቸው፣ አምስት ናቸው።
እሺ አራት መቶ ሰማንያ አለክ በሆነ የዚህ
ኬንያ አልተለቀቀም። እሱ ይለቀቀላል።
አዎ የሌሎች አርሙላ ላይ ይደርሳል። አዎ እሺ ንገረኝ።
እሺ አስራ ሶስት ዘጠና
አስራ ሶስት ዘጠና
ዜሮ ስድስት ዜሮ ስድስት አይደለም አስራ ሶስት ዘጠና ስልሳ ሶስት
ስልሳ ሶስት
ዜሮ አንድ ዜሮ አንድ አዎ
ይሄኛው የለውም ቦነስ ተመላሽ የለውም። አንድ void ጨዋታ ስላለብህ odd ኡ አንስ ያንሳል።
okay void ጨዋታ አለው እንዴ?
አዎ
እሺ ሌላ ልንገርሽ እሺ
አስራ ሶስት ሰባ አራት አስራ ሶስት ሰባ አራት ዜሮ አንድ ሀያ ሶስት ዜሮ አንድ ሀያ ሶስት አዎ
ይሄ ደግሞ ሁለት መቶ ሰላሳ ብር አለክ።
እሺ እሱም ይለቀቃል አይደል? እሺ ሌላ አንድ የመጨረሻ ልንገርሽ እሺ ንገረኝ።
አስራ ሶስት ስልሳ ስድስት ስልሳ ስድስት ሰላሳ አምስት ሰባ አምስት ሰላሳ አምስት ሰባ አምስት አዎ
እሺ ይሄም ሁለት መቶ ሰላሳ ብር አለው።
okay እሺ void ጨዋታ ያለበት እንትን አይልም አይደል? include አይሆንም።
አዎ እሱ እንትን ነው odd ኡ ስለሚያንስ እህ
አ- የለውም ተመላሽ።
okay እሺ አንድ check አድርጊልኝ የመጨረሻ እሺ
አስራ ሶስት ሰባ ሶስት ሰባ ሶስት
ዘጠና ዘጠኝ ስልሳ ሶስት ዘጠና ዘጠኝ ስልሳ ሶስት ይህም void ሳይኖረው አይቀርም።
እም። አዎ ይሄ void አለው ግን odd ኡ ብዙ ስለነበረ ሰማንያ ብር አለ ኬዚ።
okay እንግዳማ አሁን active ይሆናል። አ check ላድርገው።
አዎ active ሆኗል። ማውጣት እሺ ትችላለህ።
አመሰግናለሁ። እሺ እሺ እናመሰግናለን።
እሺ